ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንወደው።
ሰላም ነው። ባለፈው ይሄ ውድድር ያደረግነው ተቆርጦ
ምን ወደ አለ ቴሌብር አልተን ውድድር አድርገን ነበር። ሬዋ ውድድር አድርገን ነበርና እሺ፣ ተቆርጦ እስከ ወደ ቴሌብር አልመጣም። ከዛ ስክሪንሻት ላተብ ልከዋል።
አ ልክ ያለው ሰኞ ሰኞ ጠዋት ነው የላኩት። እስካሁን ግን አልተጣም ችግሩ በዚህ ስልክ ነኝ የላኩት።
ተላልፎሉታል። መልስ እናገኝ እናሳውቁታለን።
እሺ